አልቻልኩም። በጌታ ስም ቡሽራ ቡሽራ አቤት ይኸውልህ፣ ትንሽ ታገሰን እሺ። ቼክ እያስደረግን እና ትንሽ ታገሰን ትንሽ ትንሽ አንድ ሰዓት ምናምን አይደል?
የሞተር አንድ ሰዓት ቢሮ ወርደን ቢሮ እስከምዘጉ እና የሞተረኛ ወርደን እኮ በአንድ ሰዓት ተኩል ኮምፕሌት የሚባልበት ነው መሰረት የሚጨረስበት ነው እንጂ የሚወጣበት አይደለም።
እንዴ ትንሽ ታገሰን።
ለምንድን ነው የምታገሰው?
ኦ ጌታ ሆይ ሰው ደግሞ ትሄደ